ጤና ይስጥልን ጊዜያዊ ትኩረት በቴሌ ምን የባኮ እርዳዎት?
አይደለም ዘጠና ዘጠኝ ለምንድን ነው በቴሌ የሚያሰራው?
ምኑ
ዘጠና ዘጠኝ ቁጥር ለምን ነው በቴሌ የሚያሰራው?
ይቅር ነገር ምን አሉኝ?
በዘጠና ዘጠኝ በቴሌ ለአራት ለምንድን ነው በቴሌ የማይሰራው ነው ሙሉ
የት ብለው ነው የደወሉት ደንበኛችን?
እ?
የት ብለው ነው የደወሉት?
ቴሌ ቢላ ነው የደወሉት።
እ፣ አይ ይሄ የሌላ call center ነው። ደንበኛችን ቴሌ ሌላ ቁጥር ነው ያላቸው፣ በእሱ መደወል ይችላሉ።
በስንት ብር ነው የሚገናኙት?
መስመር ላይ ነው።
አዎ ይሄ የኢትዮ ቴሌኮም መስመር አይደለም፣ ተሳስተዋል።
እሺ በቃ ዘጠኝ ዘጠና አራት ነው የሚደውሉት ለኢትዮ ቴሌኮም።
እሺ